ምን ልርዳው?
እንትን ከቴሌ ብር ብር deposit አድርገን እዚህ ላይ virtual ላይ ስንገባ ምንም አይሰራም ብሩ ግን account ላይ አለ።
ከቴሌ ብር ወደ Best Bet አዎ እሺ፣ አልገባም ነው ገብቷል፣ ይታያል ብሩ ግን virtual አያጫውትም።
virtual አያጫውትም።
አዎ
እስኪ የ Best Bet ቁጥሩን ንገረኝ፣ check ላድርገው።
ዜሮ ዘጠኝ
እሺ፣ ዜሮ ዘጠኝ አሁኑ እሺ፣
አስራ አራት እሺ አስራ አምስት አልሽ
እ ዜሮ ዘጠኝ ዜሮ ዘጠኝ አስራ አራት አስራ አምስት ነው።
አዎ እሺ አስራ ሶስት መጨረሻው አስራ ሶስት ሰላሳ ሶስት መጨረሻ
እ ሰላሳ ሶስት ተሳሳትኩ።
ስንት ብር ነበረ deposit ያደረከው?
ሀያ ብር ነች
እኮ አለ እኮ ታዲያ ብሩ ግን virtual ታወቅ active ነው ያለው።
አሃ
እ?
ደግሜ አዎ ደግሜ ደግመህ ሞክር። active ነው ያለው ብሩ።
እሺ እሺ እሺ